ውጪ ወደ ወጥቼ ለመመዝገብ ፈልጌ አቤት
ለመመዝገብ ፈልጌ ነበር ወጌሻ ላይ።
ወጌሻ እሺ። አሁን ላይ online class ነው ያለን።
OK
ለሱ መመዝገብ ይችላሉ። በቅርብ ነው የጀመረው።
OK ምንድን link እ link ምን ብዬ ነው በኢሜ- የማገኘው?
በኢሜይሎት ነው የሚላከው። ክፍያ ከፍለው አሁን በደወሉበት ቁጥር ቴሌግራም ላይ ይልኩልንና ስም፣ ስልክ ቁጥር የከፈሉበትን ደረሰኝና እ email address ኦትን አንድ ላይ ይልኩልንና በኢሜይሎት ነው link የሚላክሎት። ከዛ በዛ link እየገቡ Google Zoom ላይ ነው የሚማሩት።
ቴሌግራም ላይ ምን ብዬ ልግባ?
አሁን በደወሉበት ቁጥር
OK እሺ እ ልመዝግቡት መጀመሪያ። hello OK
እሺ፣ ስሞትን ይንገሩኝ። hello ይሰማል? hello hello፣
hello hello አቤት፣ ስሞትን ይንገሩኝ። hello ቅዱስ ቅዱስ ይባላል።
ቅዱስ ማን?
ቅዱስ ያሬድ
ያሬድ። እሺ፣ ስልክ ቅዱስ ቁጥር ይንገሩኝ። ዜሮ ዘጠኝ አሁን ሰማንያ ሃምሳ የደወሉ አምስት
እሺ፣ ዜሮ አይ ዘጠኝ በ- ሰማንያ ሃምሳ አምስት
ቆይ እስኪ አንዴ በስንቱ ነበር መመዝገብ የፈለኩ? ቆይ አንዴ እስኪ